ጤና ይስጥልን።
እንደምን ዋልሽ?
እግዚአብሔር ይመስገን። ዶንኪ ቲዩብ ነው።
ጠዋት ተመዝግቤ ስልኩ ላይ text ም አድርጌያለሁ እና የእኔ ስልክ እምቢ ስላለኝ በሌላ text ነው ያደረኩት ቴሌግራም ላይ ማለት ነው እና okay፣ የገባሽን ያስገባሽበትን ነው።
ያስገባሁበትን ስሜን፣ ስልክ፣ ኢሜይል ልኬያለሁ እና ችግር የለውም።
በሌላ ስልክ መላኬ ችግር የለውም አይደለ?
ኧረ ችግር የለውም።
እሺ ያው የምንድን ነው?
መጋቢት አስራ ስድስት ነው የሚጀምረው online class።
እሺ
ኢሜሎችን ኢሜልሽን ልከሻላ።
አዎ አንድ ላይ ልኬያለሁ።
በቃ በጣም አሪፍ። እሺ እናመሰግናለን።
አመሰግናለሁ።